never. And it's like ቆይ this ቀን ያለው አሁን እ ወርቃ ነው ያለው።
አ
ሰጡህ ወይ እ?
ዘነበ?
አቤት ሰጡህ ወይ ኦርደሩን? ኦርደሩን ሰጡህ?
አልሰጡኝም። እየደረሰ ነው እያሉ ነው።
እሺ አቅርብልኝ ላናግራቸው።
እንቺ
ሄሎ ሄሎ፣ ወርቃ ሰሚት ነው አይደል?
አዎ ረማይ እሺ በኦርደር ነምበር መቶ ስልሳ አራት ተቀበላችሁት ኦርደር ምን ያህል ይቆያል?
የታሰነ ማየ ዝም ሰጠ ነው እሺ ቶሎ ስጡት። እሺ።